hello ጤና ይስጥልን ቤተቤት hello ጤና ይስጥልን ቤተቤት ሰላም ነው አ ጤና ይስጥልን ሰላም ነው አለን አለን ምን እንርዳዎት አለን ምን እንትን ነበረ virtual ጀምረን እሺ ከጎን ትርፍ ቦታ ስላለችን እንትን መጠቀም ፈልገን ነበረ okay እሺ እሺ አ እንደዛ አድርጋችሁ እንትን ለማድረግ ፈልጋችሁ ነው አይደለ ቅድም ደው- አንተ ነህ እንደ አይነት ሰው አዎ እኔ ነበርኩ ቆይ supervisor ኡ አዎ።
ላናግርህ እሺ ላገናኝ እና እንትኑን ቤቷ አለን እቃው አለን እንትኑን እንዲሰጡ ነው ዝም አላር የሁሉ እንደ ሁሉ ስፖርት ወይ እንደ ቫሙት አይነት ውክል ነው ኳሱ እንዲጫወቱ ሰዎቹ ስፖርት መጀመር ትችላላችሁ ቤት ካላችሁ አለን
እኮ እሺ ምንድን ነው ማወቅ የፈለግከው አሁን?
እኮ ምን ምንድን ነው የሚያስፈልገው ሁኔታ ነገርና የሚያስፈልገን እሺ ሰላሳ አምስት ስልሳ አምስት ነው እ፣ ለእናንተ ሰላሳ አምስት እንሰጣለን የኳሱ ከሆነ ማለት ነው ኳስ ነው አዎ ኳስ እንዲቆረብ ብቻ ሰላሳ አምስት ለእናንተ ስልሳ አምስት ለኛ
አ።
እ፣ ያው በሰላሳ አም- ሰላሳ አምስት ሺህ ወይ በ cash ወይም ደግሞ በቼክ ታስይዛላችሁ ሰላሳ አምስት ሺህ ብር አ፣ እሺ ከዛ በኋላ በቃ መጀመር እንጀ- እንችላለን ስራ መታችሁ ዘረጉላናችሁ ሰጡናላችሁ አዎ ማለት ነው በቃ እሱ መምጣት አያስፈልግም በ TeamViewer መጨረስ እንችላለን ወይ በ AnyDesk ወይ በ TeamViewer ስለዚህ እናንተ ማግኘት ስንፈልግ ሰማንያ ስምንት ዜሮ አራት ላይ መደወል ትችላላችሁ office ኣችንም መምጣት ትችላላችሁ አዲስ አበባ የት ነው ከሆናችሁ office ኣችሁ እኛ እኛ አዳማ ነን አዳማ በቃ አ- ካሳንችስ አ፣ ባምቢስ ጋር እናት ባንክ ሄድ office አለ አዳማስ አዳማ
አዳማ እዛ አሉ agent ኦች አሉ ከእነሱ ጋር እናገናኛችኋለን በቃ ስለዚህ regional ሰላሳ ማናጀሮች አምስት ስላሉን እዛ
አይ ሰላሳ አምስት እኛ ስልሳ አምስት እናንተ ማለት ነው አዎ፣ አዎ፣ እሺ እሺ አመሰግናለሁ ችግር የለውም